Hello
ነስ investigate ነው የምነዳ
ነበረ deposit አድርጌ ያልገባ ነበረ። ቴሌግራም ላይ ጽፌም ነበር። ትናንት ደውዬ ነበረ።
እሺ በምን deposit አድርገ ነው?
በቻፓ በቻፓ በአዋሽ ባንክ ከዋሽ ባንክ ነው።
አ እሺ ከዋሽ ባንክ የገባልህ message አለ አይደለ? ግብይት አይ እንደፈጸምክ message አልገባም ነበረ።
እሺ ደውዬ እንትን ጠይቄ transaction number ሰጥቶኝ ነበር።
እሺ transaction number ኡ ላክልን ወደኛ።
አዎ ቴሌግራም ላይ ልኬዋለሁ።
ማን ነው ስም አም- ቴሌግራም ስምህ?
ተሚ የሚል ነው ቴሌግራም ማ ማ ተሚ።
ታሚ አዎ
እሺ
text አድርጌ ነበር። ሀሚድ ነው ምናምን የሚባል ልጅ አድርግልኝ ብሎኝ አስ- ልኬለት ነበረ።
ሀሚድ የሚባል call ነበር። ዛሬ ነው የላክለት ወይስ ትናንትና?
ዛሬ ትላንትናም ልኬ ነበረ። ትላንት ያ።
የሆነች ሴት ነበረች። እሺ እንትኖች ስላልተቀየሩ ነው ምናምን ትንሽ ጠብቅ manual ነው የሚገባው ብላኝ ነበረ።
እሺ በቃ አሁን ቴሌግራም ላይ ኤሊያ ብለህ ላክልኝና እኔ check አደርግልሃለሁ።
እ?
ኤሊያ ብለህ ላክልኝና እኔ check አደርግልሃለሁ። ሰሞኑን በቻፓ deposit ሲደረግ እነሱ system ላይ ትንሽ እ, እንትን ችግር ይሄ ተፈጥሮ የቆየ ነበረ።
ነው። ማክሰኞ ነበረ።
ማክሰኞ?
የሆነው ነው። እም።
በቃ እሺ እኔ check አደርግልሃለሁ። ኤሊያ ብለህ ላክልኝና ኤልያብ ቴሌግራም ላይ አ ቼክ ዲሽ ብለህ ላክልኝና እኔ አይልሃለሁ።
እሺ፣ እሺ።
እሺ ወንድሜ።